ዴኒስ ላስታክል ነው።
hello hello ሰላም ጤና ይስጥልን።
ወጪ ለማድረግ ነበርና limit ኡን ዜሮ አደረገብኝ።
እ፣ ብሩ ምን ላይ ነው ያለው? withdrawal ላይ ነው non withdrawal ላይ ነው
አይ withdraw ለማድረግ ራሱ እኮ። አይ limit ኡን depo- deposit የተደረገ ብር ነው withdraw ለማድረግ የሞከርከው
ቴሌብር ላይ እንትን ለማድረግ ወደ ለመላክ ማለት ነው።
እ?
withdraw እኮ ለማድረግ ብሩ ምን ለማውጣት።
ላይ ነው ያለው?
ብሩ እዛው ላይ ነው ያለው። deposit እንትን ላይ withdraw ላይ ነው ያለው። account ላይ ከላይ ነው ነው ያለው።
ያለው?
አዎ።
አይ account ላይ መኖሩ ሳይሆን ኦ withdrawal እና non withdrawal የሚል አለ።
አዎ withdraw ለማ ለማድረግ ራሱ እሺ ቤት ቤት ዜሮ ስልክ ይሄ ነው?
አይ አይደለም ዘጠኝ ቆይ አንዴ። እሺ ዘጠኝ ሀያ ሰባት እሺ
ዘጠና እሺ ሰባ አንድ ስልሳ ሁለት
okay ዛሬ እስከ ሀምሳ ሺህ ብር ድረስ አውጥተሃል እንዴ?
እ ሀምሳ ሺህ ብር ድረስ አውጥተሃል?
ሀምሳ ሺህ ብር አዎ አዎ limit ኡ ዘግቶብህ ነው እሺ እና upgrade የሚደረገው ነገር ስለሆነ እሺ ነገ ነው ማድረግ የምትችለው።
መጣት የሚችለው ነገር ነው አዎ limit ኡ ስለዘጋ ነው። እሺ እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
ትላለሽ እሺ